Hello hello አቤት ሰላም ጤና ይስጥልን ህልዳና አብሮ ይስጥልን። አዎ ከ We Plus ነበር ምደውልልሽ የእኛን መተግበሪያ ወርደሽ ነበር እ? እ?
ከ We Plus ነበር ምደውልልሽ አሀ ለአሽከርካሪነት ነው ወይስ ለተጠቃሚነት ለተጠቃሚነት ነው ያወረድኩትኝ።
እሺ አሁን አንቺ የተመዘገብሽው አሽከርካሪዎች የሚመዘገቡበትን We Plus Solution Provider የሚለውን አውርደሽ ነው እና Okay ተጠቃሚ ደግሞ ከሆንሽ We Plus Solution User ተጠቃሚዎች የሚጠቀሙበት አገልግሎቶቻችንን የሚያገኙበት ከሶስት መቶ ሀምሳ በላይ game ኦቻችንን የሚያገኙበት እንዲሁም አሸናፊ ም።
የሚያደርጋቸውን referral code የሚያገኙት We Plus እም።
Solution User
እሺ እሺ User የሚለውን አውርደሽ እንድትጠቀሚ እም።
ልነግርሽ ነው።
እሺ እሺ አመሰግናለሁ።
አመሰግናለሁ። መልካም ቀን ይሁንልሽ።
አሜን አሜን። እሺ አሜን።
አሜን። እሺ